ጤናስጥልን ቤት ቤት ቤት ነው የምንረዳው። ሄሎ ሄሎ አምስት መቶ ብር ዶላር ክስ ያልገባል
መች ነበር ያደረግከው?
ትናንትና ትናንትና በዚህ ስልክ ነው?
አዎ በሰማንያ አንድ ጠብቀኝ ቼክ ላድርገው። አዎ ሰማንያ አራት ዜሮ ሰባት ስልሳ ሰማንያ ስምንት አዎ
እሺ አንድ ጠብቀኝ። እሺ process ላይ ነው። already ለታፓ ስላሳወቅን ይገባልሃል። እሺ ትንሽ ጠብቀው።
እሺ፣ እሺ።
እሺ፣ እሺ። መልካም ቀን።